Hello ጤና ይስጥልኝ Best Bet
እባክዎትን account ስልክ ቁጥርና password አስገብቼ register ስለው register አልልኝ እያለኝ ነው። አዲስ ተመዝጋቢ ነበርኩኝ።
አዎ password ን ስታስገባ አንድ capital letter፣ አንድ small letter እና special character ቁጥር ማድረግ አለብህ። ከዛ አጠቃላይ ስምንት ወይም ከዛ በላይ መሆን አለባቸው።
okay፣ ያለበዚያ register አያደርግም።
አዎ okay፣ በዛ ሰም ነው ማለት ነው። እምቢ አዎ አለኝ።
ስልክህን ደግሞ ዘጠኝ ብላ ነው የምትጀምረው። እሺ ዘጠኝ ብላ ጀምር።
okay እሺ፣ የቴሌ አይደለ? ዘጠኝ ብላ ጀምር።
okay እሺ፣ እሺ፣ መልካም ቀን።
እሺ እሺ፣ መልካም ቀን ላንተ።